ማድረግ ይችላሉ። እና አሁን ዛሬ order የሚያደርጉ ከሆነ ክፍያው ቀለል ብሎ ያሳዩናል።
Hello፣ አቤት።
ሰላም ከቺፕቺፕ ነበር ምደውልዎት።
እሺ።
ሽንኩርት order አድርገው ደርሶታል?
አረ ሽንኩርትማ ሁለቴም ደረሰን፣ ሁለቴም የማይሆን ነው። ተመልሶ ብሩ Refund ተደርጓል።
Refund ተደረገሎት? የስልሳ ስምንት ኪሎ ስልሳ ስምንት ኪሎ አዎ። ድጋሜን ሲመጣ ራሱ ሆነ Okay። ስለዚህ refund ላይ ገብቶልዎታል ማለት ነው።
ገብቶ ወስደናል ብሩንም። አዎ እናመሰግናለን። እሺ ማሬ፣ ቻው፣ ሰላም ሁኚልኝ። እሺ፣ እሺ እናቴ